ሄሎ ሄሎ ሄሎ ጆሊ ጋርሽል የጥብቅና ድርጅት በኩልም እንደርጋው
ኦኬ፣ የሆነ ኬዝ ነበረኝ እና ስለ እሱ ኬዝ አማክረን ነበር የደወልኩት።
እሺ ኬት ነው ማልበት
እ ከአዲስ አበባ ነው። ስሜ ሰብሪና ነው።
አዲስ አበባ ሰብሊና
ኦኬ፣ ፕራይቬት ነው አይደለ? ይሄ ንግግር ፕራይቬት የሚሆነው ነው ፕራይቬት ነው ኦኬ፣ ብላክሜል እየተደረግኩኝ ያለሁት እና እሱን ነገር እንዴት ማስ